hello ሰላም ሰላም ጤና ይስጥልን።
እግዚአብሔር ይመስገን። እሺ ምዝገባው አላለቀም አይደለ?
አዎ
ምንድን ነው የሚያስፈልገኝ ማለት ነው?
እ ያው መ- ኦንላይን ላይ ነው ወይስ በአካል ነው መመዝገብ የምትፈልጊው?
ማለት ትምህርቱ በአካል ነው
በአካልም አለ ኦንላይንም አለ።
in person ነው በአካል ነው የምፈልገው።
ማን ልበል ስምሽን? መጀመሪያ ለዳታ ስለምንፈልገው ስምሽን።
ናትናኤል እ ወንድ ወንድሜ ነው ማስመዘግበው። ናትናኤል
ናትናኤል መንግስቱ ማ መንግስቱ
እሺ እ ስልክ ቁጥር ዜሮ ዘጠኝ ስልሳ ዘጠኝ ስልሳ ዘጠኝ አስራ አንድ
ዜሮ ዘጠኝ ስልሳ ዘጠኝ አስራ አንድ አርባ አራት አርባ አራት ዜሮ ዘጠኝ ዜሮ ዘጠኝ እሺ አካባቢው የት ነው?
ሀያ ሁለት
እሺ ማስታወቂያው ምን ላይ ነው ያየሽው?
እኔ እሸቱ ኢንስታግራም ላይ ነው ያየሁት።
okay in person ነው አይደል ያልሽኝ?
አ
እሺ ኮርሱ እ የሶስት ወር ኮርስ ነው። በሳምንት ሁለት በሳምንት ሶስት ቀን class አለ። class ኡ የሚሰጠው አያት ተስፉ ሲኔማ ነው። የሚቆየውም ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል ነው። ጠቅላላ የሚወስዱት credit hour ሀያ credit hour ነው። አንዱም credit hour ሰባት መቶ ሀምሳ ብር ነው። ነገር ግን ከየካቲት ሀያ የካቲት ሀያ አምስት እና ከዛ በፊት ከሆነ ምዝገባው እ discount ይኖረዋል። አምስት መቶ ብር ነው ማለት ነው።
Okay የሶስት ወሩ አንድ ላይ መክፈል ይቻላል?
ምን አልሽኝ?
የሶስት ወሩን አዎ አንድ ላይ ነው የሚከፈለው እ ስንት ብር ማለት ነው አጠቃላይ አስር ሺህ ብር።
የሶስት ወሩ?
አዎ እሺ እሺ እ አሁን ለ- በአካል የመተው ለመመዝገብ ቦታ የት ነው?
እ በአካል ለመመዝገብ እ ቦሌ
እሺ።
አበርሱ ህንፃ አራተኛ ፎቅ ነው። ግን እ በዚህም text አድርጌልሽ account ከዛ በኋላ እ መክፈል ትችላላችሁ። ደረሰኙ ወደኛ ማለት ነው።
እሺ ባይደርሰኝ ቴሌግራም ላይ ልንጻፍ እችላለሁ ከከፈልኩ በኋላ አይደል?
አዎ ደረሰኙ መላክም ትችላላችሁ ቴሌግራም ላይ።
እሺ እሺ አመሰግናለሁ።
እሺ እሺ thank you